hello ጤና ይስጥልኝ።
ሰላም።
ከችፕችፕ ነበር የምንደውልልዎት።
እሺ ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
እሺ፣ ጥሩ service ኣችን ነው።
ተመችቶታል?
አዎ አሪፍ ነው።
እም፣ ቢስተካከል ብለው የሚነግሩን ነገር አለ?
እም፣ እስካሁን የለውም።
ሁሉም ተመችቶታል።
አዎ፣ ሰርቶኛል። ግን የ group መጠኖች ከዚህ በታች አይወርዱም ማለት የምን ሶስት ሰው- የ group መጠን አዎ፣ ሶስት ሰው ምናልባት የሚሆንበት ስል ካለ ሶስት ሰው ቢሆን እም፣ ሶስት እሺ።
ሰው ይማራቸዋል። አምስት ሰው ለማግኘት ትንሽ ስለሚገብ እሺ፣ እንደ feedback እንቀበላለን። ችግር የለውም።
እሺ፣ ሌላ ቢስተካከል ብለው የሚነግሩን ነገር የለም።
የለም አሪፍ ነው።
እሺ፣ እሺ። ችፕችፕ ስለተጠቀሙ እናመሰግናለን። መልካም እሺ።